I still we still wait ረዴት ነው የምንረዳው።
አይነት ስሜት ይህን ሰሞን ትክክል አይደለም። በፊት ብዙ አብረን ስትሰራ ቆይተን ነበር፣ ግን አሁን ትክክል አይደለም።
ምን ሆነብህ?
በቃ ልክ ሲስተም እያስመሰለ ቻንስ ባለ ሰዓት እ፣ እንደ ኮኔክሽን እያስመሰለ አያስገባ ወይስ ገብቼ እየተጫወትኩ ሳለው ራሱ ቻንስ እያለ ወደ ኋላ ይመልሰኛል። እኔ ከዛ ደግሞ ሰድ አድርጌ ወደዚህ ሲመለስ chance ኡ አለቀ። እንደዛ አይነት ባህሪ አለው።
እ፣ እኛ ጋር system ኡ በስነ ስርዓት እየሰራ ነው። አሁን ደውለህልን ነበር እንዴ?
ኧረ አልደወልኩም።
እሺ ቆይ check እናደርገዋለን።
አዎ ለምሳሌ connection እንዳይሆን ለምሳሌ five G ላይ ሆኜ እየተጫወትኩ ነበር። በ five G እየተጫወትኩ ግን ያው እንደዛ chance እያለ chance ኡን እየተጠቀምኩት እያለሁ back እያለኝ ወደኋላ ከውስጥ ያወጣኝና እኔ ወደዚህ ሲመለስ chance ኡ ያልቅብኛል። ሁሌ እንደዛ ነው።
እስቲ check እናደርገዋለን። እሺ ኧረ check አድርጉት ወይስ እንደዚህ ካልሆነ ያው ማታ ነው እንግዲህ